Hello
Nina.
ሄሎ ሄሎ ሄሎ ሄሎ
ይሰማል።
እርሶን ታገኘው ሄሎ ዋን ኦ ፋይቭ ስንት ነው?
ሁለት ሺህ ስንት?
ሁለት ሺህ አራት እና አምስት
ሁለት ሺህ አምስቱ አም- አ- አምስት
ሁለት ሺህ አምስቱ
አምስት ሚሊዮን
ያኛውስ አራት
አራቱ የለንም።
አራቱ የለም አምስቱ ቢ ስልሳ ከኮርስ ውስጥ የቀይረ ነው
አይደለም የራሱ ነው።
ቢ ስልሳ ዘጠኝ የራሱ እና አይቀንስም ካሽ ቀጥታ ሰላም ነው cash ነው የፈለጉት?
አ
ድርድር ይኖረናል።
እ እ ድርድር ይኖረናል።
እስከ ስንት hello
ከዘጠኝ ይሆንላታል።
እሺ መልሼ ልደውልሽ እ